ገበሬ ዘግቶብህ ነው?
ተቋርጦ ነበረ።
በል በቃ ብዬ እንደማገኘው ቶሎ ሳይቋረጥ
እሺ፣ ኧረ አይቋረጥ። ያው ሲቋረጥም ደግሜ እደውላለሁ።
አርጎታ ተወው ወይ ሳልጠይቅ አልረስቼ ነው እግርህን
እ ትንሽ ቁስል እንትኗ ስትፈርጥ ሰፍታ ነበርና እንትን አልደፈነችም።
አልደናለም እም፣ አሽገውታ
እና
በል በቃ ልብሱ ምናምን ሲነሳሳ እንዳይቀረሰ ነው እንጂ ችግር የለም።
እሄዳለሁኝ እንትን
አልጨረስም ሐኪሙ ሄሎ አይ፣
እ
ምነው አቋረጥኩ?
ሄሎ
አቤት አቋረጥኩ መሰለህ። አሁንም ሄሎ ሄሎ